ላ ሰላም ጤና ይስጥልን።
ጤና ይስጥልን። ኮሜዲያን እሸቱ አይኖርም ዶንኪቲቭ ነው እ
ዶንኪቲቭ ነው። ምን እንርዳዎት?
አይ ኮሜዲያን እሸቱን ነው የምፈልግ።
Okay ምን ነበረ ጉዳዩ? ይቅርታ እ hello አቤት
ምን አልሽ?
እ ምን አሉኝ? ይቅርታ
ኮሜዲያን እሸቱን ለማግኘት
እ እሱ ማለት ባልም ግን ይገሩንና ጉዳዩን መዝግበን እናስተላልፍልዎት
በሚስጥር ነበር በሚ-
እ ምን ነበር ጉዳዩት?
በሚስጥር ለምን እ እ ምን አልሽ?
ምን ምንድን ነው አሉኝ?
አይ በሚስጥር ምን ነገር በሚስጢር ነው አዎ።
እሺ እኛ ማድረግ የምንችለው ጉዳዩን ነግረውን ጽፈን እናስተላልፍልዎትና ከዛ ወረፋ ጠብቀው እ ያን የሚ- ጉዳዩን የሚመለከታቸው ባለሙያዎች ይደውሉልዎታል። እ ካነገሩን ግን ምን ማድረግ እንችላለን? እ ወይ ኢሜል ማድረግ ከቻሉ ኮሜዲያን እሸቱ at gmail dot com በሚለው ኢሜል ማድረግ ይችላሉ።
እሺ እሺ እሺ እሺ እናመሰግናለን። መልካም ጊዜ